Nada más te digo, a comerlo.
Hello.
Hello. Mami.
Hello. Dile,
Hello.
አይሰማም ሰማል ማለት ቤት እንዴት ነሽ? ጣሜ ነኝ ከተማሪ ታንፐርት ሬንታል ሽፈር
እሺ።
እያለቀስን ነው። ደግሞ ሌላ ሌላ ታምን ምን ላድርግ? ከ- ከዚህ ቢሮ ልውጣ እንዴ?
ምንም አይነት payment አልገባም።
አልገባም ከ March እስካሁን። ኧረ ምን አይነት እሺ፣ ኤጀንሲ ስልክ ነው?
ልስጦት ይዛሉ አ?
እም- ይሄንን የሚከታተል ሰው
እሺ እሺ ንገሪኝ።
እሺ፣
እሺ እሺ ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ሰላሳ
ሰላሳ ሰላሳ አምስት ሀምሳ ዘጠኝ ኦ፣ እዚህ- ይህ ይህ ስልክማ የፋኔን ነው።
አዎ።
አይነሳም ስልኩ።
እሺ እኔ እ፣ የእርስዎን ቁጥር እንዲደውሉሎት አስተላልፍሎትና እንዲደውሉሎት አደርጋለሁ።
ኧረ እንደዚህ ማንም ሽ- ስምሽ ለማንኛውም
ሰላም ሰላም።
ሰላም ሰልየን ሶስት ወር ነው ያደረገ። በ- በምን ደሞዝ ነው እናቆመው ስራው?
አይ ቆይ እስቲ ላናግረውና እ፣ እሚ- እንዲደውል አድርግ። እንዴት እንደሆነ እንዳልገባሎት አላወቅኩኝም። እሱ ስለሆነ የሚከታተለው ልንገረማ ሰልየን ልንገረማ ከ- ከቢሮው ከቢ- ከቢሮው አ፣ ገብቷል። በ- ከሳማሪታን እኮ ገ- ገብቷል። ይሄ የ- የእናንተ ችግርስ ም- ምንድን ነው ምንድን ነው ማለት ነው?
ሁሉንም ዶ- እንዴ?
ዶክመንት አሟልቷል። ምናልባት የዶክመንት ኧረ ያልሆነ አማንተዋል ያልተሟላ ነገር ታርጋ የለም።
ታርጋ ቁጥሮችን ይንገሩኝ።
አ፣ አስራ ስድስት አራት ሀምሳ ሰባት አስራ ስድስት አራት ሀምሳ ሰባት አራት ሀምሳ ሰባት
አንበላ ልንሰራ እንደ ሰግነ ምን አይነት ስራ ነው? ወይም ጠቅልላችሁ ውጡ አሉኝ። ችግር የለም
በጣም ይቅርታ ስለቆየን እንትን TIN number እና busin- እ፣ ም- ንግድ ፍቃድ አስከ ልከውለታል።
አዎ፣ አዎ፣ ቅድም ነው የላክነው። ሁሉም አሟልተናል። ያልተሟላ ነገር የለባት TIN number ኡም ሁሉም ነገር ተሟልቷል።
ምክንያት አዎ አሟልተናል። የኔና የኔና የገር የሆነች ለንጎዛ አለች አይደል?
አ አ ህይወታችን ነው እያለቀስን ያለን በየወር በየወር በየወር ዋ- ይህ የአፕሪል ራስ እኮ ያ- የአፕሪል እኮ እየገባ ነው ገብተዋል ምናምን አለን እኮ log- log- logistic ኡ የማርችን የማርችን የአፕሪል ነው ያልገባሉት።
አዎ የ May ና ገና ነው ገና ስለሆነ ችግር የለም የአፕሪል እሺ።
ያ- ከ March ደግሞ እሺ። እንደዚህ አይነት ስራ አለ እንደ ለራሳቸውም ስራ አይደለም
ልክ ነው። በጣም ይቅርታ። እሺ እኔ አጣራለሁ ያለውን ነገር ለምን እንዳልገባሉት።
ወዳን ነበረው ወይም እኔ አንድ አንድ አምስት ቀን ልጠና ሊወጣ ነው። ብዙ ስራ አለው እኮ።
እሺ እሺ
እሺ ቻው ሰሌ።
እሺ
እሺ